Hello.
Hello አቤት ጤና ይስጥልኝ። ታሲ አብሮ ይስጣል።
Five L ኡ ተሸጠ እንዴ?
Five L ስንት ሁለት ሺህ ሁለት ሞዴል ያለጠፈው ሁለት ሺህ ሁለት ሞዴል የደቡብ እዛ አስራ አምስት ሺህ ቤት ታርጋ አለ አለ ስንት ይባላል ዋጋ?
ዋጋ አስራ አምስት
አስራ አምስት አ በፍተሻ ነው።
አ በፍተሻ የፍተሻ ዋጋ ነው።
እሺ cash ስ ማለት በባንክ እ፣ በባንክም ይሸጣል። አዎ cash እስከ ዘጠኝ መቶ ካመጣህ ቀሪው ባንክ ይመቻችልሃል እንዴ ዘጠኝ መቶ ከመጣው ስድስት መቶ ምናምን ሺህ ብር ባንክ ማለት እኮ ነው።
እኮ። አዎ እሺ መ- መቼ መጣው ነው የሚሆነው ታዲያ?
የሚመች ቀን ፓስተር አደባባይ ነው ያለው መኪና። የሚመች ቀን ሄደህ ማየት ትችላለህ።
ፓስተር አደባባይ ገባችሁ እንዴ? ማን አዎ።
ቀን ሳወር ነበራችሁ ብዬ ነው።
መኪናው እዛ ሄዷል።
እሺ ፓስተር አደባባይ ምኑ ጋር አደባባዩ ፊት ለፊት
በቃ ምን መኪና ማቆሚያ ማሊባባ።
እንዲባባሽ እንመጣለን።
አዎ እሺ እሺ